ሄሎ
ሄሎ
ሰላም ጤና ይስጥልኝ። ቴሌቪ
ቴሌዊል ተጫውቼ ነበርኩ፣ ግን አራቱን መልሻለሁ። አንዱን ስላልመለስኩኝ እንደት ነው የሚጫወተው?
ተከታታይ አስር ጥያቄዎችን የሚሰጡት አስሩንም መመለስ አለበት።
አ- አስሩን አ ተከታታይ አስር ጥያቄዎች ይሰጡታል። አስሩንም ሲመልሱ ትኬት ይሸልሙታል።
እሺ እሺ እሺ። አመሰግናለሁ።
ችግር የለም።